ሄሎ ሄሎ ቤት
ጤና ይስጥልኝ።
አብሮ ይስጥልን።
የፕሊንት ስቶር ማለት አ ፊኒስቶ ነው ምስል የደወሉት
ኦፊስ ሄድ ኦፊሳችሁ የት ጋር ነው ያለው? ዋናው መስሪያ እ ገርጂ ከኮሮ ሆስፒታል ወረድ እንዳሉ
እሺ፣ እሱን ለማወቅ እሺ፣ ሎኬሽን ልክሎት እችላለሁ።
ላኪልኝ። እሺ፣ በዚህ እሺ፣ ስለ ቤት መረጃ ፈልገው ነው ይቅርታ።
አዎ፣ አዎ፣ ለዛ ነው እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
እ ቴሌግራም።
እሺ፣ እሺ፣ አሁን ልክሎታለሁ።
እሺ፣ እሺ